ሄሎ ሄሎ እንዴ እመቤት ደወልኩ መልሼ።
ችግር የለውም እሺ እ፣ ብሩክ አዱኛ ብለሽ መዝግቢልኝ። በሰባት ብንመጣ ካርድ ልታወጡልን አትችሉም?
ይቅርታ ምን አሉ በሰባት
ቀደም ብለን እንም- እሳቸው በዘጠኝ ሰዓት ነው የሚገቡ ብለሽኛል እህ አዎ
እና ከዛ- ከዛ ቀደም አይሉም ወይም ደግሞ ሌት ሊሆኑ አይችሉም?
እናንተ መታችሁ እሳቸው አያረፍም ብዙ ጊዜ
ብዙ ወረፋ የለም አይደለም?
እ፣ check ላድርግሎት ቆይ አንዴ እሺ እኔም እቤት check አድርጊልኝ።
ችግር የለውም የእርስዎን ቁጥር ይንገሩኝ ከዚህ በፊት ካርድ አሉት አይደል እኛ ጋር እ፣ አሁን አላት ብሩክ አዱኛ የሚል እዛ ውስጥ ታገኛለሽ ኮምፒውተሩ ላይ። ሄሎ ቆይ አንዴ ቼክ እያረፍኩሎት ነው በትግስት ከሁለት አመት በፊት በይኝ በይ- በይ- በይው
ዳያት ስም ማን ነው ብሩክ አዱኛ እኮ የአያት ስም የአያቶት ስም ደስታ
የለም፣ ኮምፒውተር ቁጥር ነው።
የለዎትም?
ቁጥር የለኝም የኔ እናት።
ስለዚህ ከእንደገና አዲስ ለመያዝ ልሞክር አቤት አቤት ምን አልሽኝ? ሄሎ ስልክ ቁጥር ይንገሩኝ ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ ስድስት እሺ ሰላሳ ስድስት ሀያ ሁለት ሀያ ሁለት ሰማንያ ሰማንያ አራት ሰማንያ ሰማንያ አራት በቃ ሊጠብቅሽ።
እ፣ ወረፋ ይዘሎታለሁ ነገ ግን ምን ያህል ሰው እንዳለ check ላድርግሎት ዶክተር ተፈራ ጋር እስቲ ነገ አዎ፣ ምን ያህል ሰው እንዳለ check አድርጊልኝ የኔ እናት።
እሺ እሺ ሁለት ሰው አለ ሁለት ሰው ነው አ እኛ ሶስተኛ።
ማለት ነው አዎ በቃ በቃ መዝግቢኝ።
እሺ እሺ መዘግባለሁ እሺ እሺ
መልካም
ቻው፣ ደህና ዋዪ።
ደህና ዋሉ እሺ ደ- ብሩክ አዱኛ ነው ያልኩሽ።
ብሩክ አዱኛ ደስታ አይደል ያሉኝ አዎ የኔ እናት ቁጥሮት ዜሮ ዘጠኝ ሰላሳ ስድስት ሀያ ሁለት ሰማንያ ሰማንያ አራት ትክክል ነኝ አይደለ ልክ ነሽ። አዎ ትክክል ነሽ።
ይዤሎታለሁ እሺ፣ እሺ። ጠዋት እኮ ሰ- ራሳቸውን ተ- ዶክተሩን አግኝቼ ነበረ።
አ ብዙ ጊዜ ስለቆየሁኝ እንደው ዝም ብዬ ድርቅ ብዬ ማነጋገሩ እንደው ስለከበደኝ ነው ያልተገናኘሁት እንጂ ጠዋት አግኝቻቸዋለሁ። ስልክ ቁጥራቸውን ሁሉ ሰጥተውኛል።
okay እሺ እሺ የኔ እመቤት መልካም ቀን ደህና ዋዪ አሜን ደርሶ ደህና